Aló. Aló. Hello. Aló. Aló.
አይ ዋጋ ነጭ ሄሎ፣ አቤት አቤት።
ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን።
ስኬት ቴክኖሎጂ ነበር። ምን ልታ
ምንድን ነው?
ስኬት cash register ቦታ ማሽን
ኧረ ይቅርታ በስልክ ነው እናቴ ይቅርታ ይቅርታ።
Hello እ?
Hello Hello አይሰማ ይሰማል ይሰማል።
Cash register ቦታ ነበር የደወላችሁ።
እ?